አብሽ አቤት እንዴት ነሽ?
እንዴት ሰላም አደርክ? ሰላም ነው እግዚአብሔር ይመስገን ደህና ነኝ።
አለን አለን ሰላም። ገብተሃል እንደ office?
አዎ ገብቻለሁ።
እሺ ይሄ እንትኑ እኮ እምቢ ብሎ ቀረ።
ምኑ?
ይሄ shipment የምናዝበት የለም እሺ እ ምን አል- አልተስተካከለም ነው?
ላኪልኝ ላኪልኝ። እሺ እንትኑን ምን ላኪልኝ።
ቁጥሩን ልላክልህ?
check አድርጊው ነው። አዎ አዎ እሺ እሺ
እሺ እ አትዝጋው፣ ቆይ አንዴ
እሺ
እሺ መቶ ዘጠና ስድስት አንድ ዘጠኝ ስድስት እሺ ነጥብ አንድ ስምንት ዘጠኝ ነጥብ ሀያ ዘጠኝ ነጥብ ዘጠና ዘጠኝ
መቶ ዘጠና ስድስት መቶ ሰማንያ አንድ ዘጠኝ ዘጠና ስድስት አንድ ሰማንያ ዘጠኝ ከዛ ነጥብ ሀያ ዘጠኝ ነጥብ ዘጠና ዘጠኝ
እሺ እሺ እሺ እሺ እነግርሻለሁ።
እሺ
እሺ ቻው እሺ